ሄሎ
ሄሎ ሄሎ፣ ሰላም ጤና ይስጥልን።
እንትን ስገባ ማለት ነው ለዚህ ብዬ አይከፍትልኝም እ?
አይከፍትልኝም እንዲህ አለኝ።
ምን ይልሃል?
በቃ ሶስት አራት forget አደረኩት እና እ?
forget አድርጌ የመጣልኝን password ማለት ነው እሺ
ሳስገባው አይ ምንም አይከፍትም። መልሼ ሌላም forget አድርጌ ሳስገባው በቃ አይከፍትም።
እኮ ደጋግ- ደጋግመህ forget እያልከው ስለሆነ ነው። አንዴ ብቻ forget በለውና ከዛ SMS እስኪገባልህ ጠብቅ።
እኮ SMS ገብቶልኛል። message እኮ እየገባልኝ ነው። አራት forget አድርጌ አራት ጊዜ አራት ያስገባሁት forget አልከፈተልኝም። አልከፍት ሲለኝ ነው ደግሜ forget ነው space መኖሩና አለመኖሩን check አድርግ ከፊትና ከኋላ።
እሺ፣ እሺ፣ ካለ እሺ እሺ